ምህረትን አወራሻት እንዴ?
እስቲ አውርቻታለሁኝ። እስቲ የሆነ ቦታ ልሄድ ነው። እስቲ እዛ ደርሼ ስመጣ ከቻልኩኝ እሄዳለሁኝ። አይ ካልቻለች እንግዲህ እንግዲህ ይደር እንግዲህ
በቃ ችግር እኔ እንጃ አላውቅም። እንደተሰጣ ነው።
አንደኛ አዎ ችግር የለውም። እሱማ አሞሽ?
ችግር እ አዎ ቁጭ ብያለሁኝ እኮ በቃ ለቅሶንም ሳትሄጂ ቀረሽ እንዲሁ ተንጦልጥሎሽ እንዴት እንጂ አድርጌ ምን- እንዴት አድርጌ ምንም አላውቅም። እስኪ ምን አገኘሽ እና በላሽ ግን ኧረ ምንም አልበላሁም።
ሙች አራበሽ ታለ ምን አልራበኝም።
የሆነ ምንም አታገኝም። ለነገሩ ሰዓቱ ቆሎም ይገርም።
ነበረ ግን ትዝም አላለኝም።
ሙች እውነት ትዝም አላለኝም።
በቃ እሽታለም በቃ እሽታለም ደህና ደር።